ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከ ChipChip ነበር የምደውለው።
እሺ ይቅርታ product ኡን አሁን እያየሁት ነበር እና አ ሙሉ ለሙሉ ነው ማለት ነው የተበላሸው?
Almost ሙሉ ለሙሉ ማለት ይቻላል። ግን በ- ከዛ ውስጥ እኔ የተወሰነ እንትን ብያለኝ።
አዎ።
በ- የተወሰነ ትንሽ ሻልሻል ያለውን ለመምረጥ ሞክሬያለሁኝ።
ግን አስቀምጠውት ሙሉ ለሙሉ ቢቀየሩሎት
እ፣ እኔ ደግሞ ለ sales ነው የወሰድኩኝ። አሁን ኦል- ሳይ deliver ሳይደረግም የቆየበት ጊዜ customer የለም እያልኩኝ እንትን ብያለሁኝ።
ስለዚህ ስንት ኪሎ ትላንትም ነው ከትላንት ወዲያም አሁን ሽያጭ ማ- ሽያጭ ቦታችን ባዶ ነበር።
እሺ፣ ስንት ኪሎ የተበላሻለሽ?
እሱን አልመዘንኩኝም። አሁንም እየ- እየለቀምኩኝ ነው እና እም።
ከሎሚም የተወሰነ አለ። ይሄ እንትን ነው አ- ተ- ተቋጥሮ ቆይቶ መሰለኝ ፌስታል ላይ እንደዚህ ሆነ።
እም፣ እንደዛ አይነት ነገር ይመስላል። አዎ፣ ሎሚም የተበላሸ ነው። ሎሚ ሎሚም አዎ፣ የተበላሸ አለው።
Okay፣ የሎሚውን ፎቶ ይላኩልንና አዎ፣ እ፣ ስንት ኪሎ እንደሚላክሎት ያሳውቁን።
እሺ thank you፣ አመሰግናለሁ።
አይ፣ ችግር የለም።
እሺ እሺ።